ሄሎ ጤና ይስጥልን
አውሮች
okay ይሄ ስልክ የፈቲያ ናስር ሁሴን ነው አይደለ
እ የፈቲያ ናስር ሁሴን ስልክ ነው
የፈቲያ ናስር ሳይሆን ፈቲያ ነስሩ ፈቲያ ነስር ሁሴን
አ ነው
አ አ እሺ ከኢትዮ ቴሌኮም ነበር ምደውለው በዚህ ስልክ CRBT ተጠቅመህ ታውቃለህ
እ በዚህ ስልክ የጥሪ ማሳመሪያ ትጠቀማለህ
የጥሪ ማሰማሪያ አለቀም
እ እጠቀም ነበር በፊት አሁን እ።
ያጠፋው
መቼ ነው ያጠፋው መቼ ነው ያጠፋው
ባለፈው ነው ያጠፋው ቀኑ ግን ትዝ አይለኝ
ስለዚህ እስካሁን ለተጠቀምከው ግን ሽልማት ደርሰዋል እሺ የስልክ ቀፎ
ስልክ የት ነው ያለ አ የስልክ ቀፎ ሽልማት ደርሰዋል ሞባይል
እሺ የት ነው መቼ ሞት?
መውሰድ የት ነው ያለ አንተ
እኔ አሁን ቡልቡላ ነኝ
ቦሌ ቡልቡላ አ እዚህ አዲስ አበባ
አ አ
ስለዚህ ፒያሳ መቼ መውሰድ ትችላለህ ቸልቸል አካባቢ
ፒያሳ መጥተህ አ ቴሌ ቴሌኮም መቼ መውሰድ ትችላለህ
እሺ
እ
እሺ እሺ እመጣለሁ ደውል በዚህ እሺ